ሌላው ሌላው Little China አዎ ነው።
ሌላው እሺ ከ beU ነበር የምደውለው በ order ነበር 87 05 31 ለ driver አንድ ምግብ የለንም ብላችሁታል።
አዎ stir fries የለንም።
ምንድን ነው የሌላችሁ?
stir fry fish
fry fish እሺ sweet and sour የሚለውስ ስሪታን ቶፉ ተሰርቷል።
sweet and sour የሚለውስ አለ እ
ተሰርቶ ቁጭ ብሏል።
አዎ ተሰርቷል።
ተሰርቷል?
አዎ ተሰርቷል። አዎ
እሺ እሺ እናቴ አመሰግናለሁ።